ጤና ይስጥልኝ።
ንገሪውማ አትፈች hello
ጤና ይስጥልኝ።
ሰላም ጤና ይስጥልን ሰላም ዋልሽ?
አለን እግዚአብሔር ይመስገን አለን። እንትን call summary እንትን ማውጣት ነው summary ለማውጣት ነበረ።
የትኛው ነበረ ማሸነፍ
እ፣ ትንሿ ነች
ትንሿ ምን አይነቷ ከለሯን ንገረኝ እ፣ ነጭ በጥቁር እሺ ልንገርህ ማሽኑን አብራው ማሽኑን ላብራ። እሺ። እ፣
ሄሎ እሺ እሺ
እሺ አበራው
አ
እሺ ሞድል ንካ
እሺ እ፣ mode
ከዛ እሺ።
ኤፍኤም ላይ ታቆማለህ እሺ
ኤፍኤም ላይ አቆምክ አ ከዛ አራት ጊዜ ዘጠኝን
እሺ
ከዛ click ን
እሺ
ከዛ አንድ ቁጥርን ሁለት ጊዜ አንድ ሁለት አንድ ቁጥርን
እሺ ከዛ ST
FB ST S S ST እሺ ST ነካ አ ከዛ ቀን አስገባ። የስንት ወር ነው የፈለከው?
አሁን እ፣ መጋቢት በሀያ ዘጠኝ ነው ማሽኑ እኔ ጋር ሚያዝያ?
የደረሰው በሀያ ዘጠኝ እ፣ የሶስት እና ወሩ?
ሀያ ዘጠኝ አሁን አመታዊም በዛው ላይ እንትን ነበር የሶስት ወሩን ነው